hello
ነው ያልደወለለው
እ
ለምን order ነው ያልደወለለው driver ኡ?
ሽንኩርትና እንትን ነበር ጥቅል ጎመን ነበር ያልኩት።
አሀ ጥቅል ጎመን እና ሽንኩርት አልደወለሉትም።
እ አንደኛውን ደውሎልሽ ፍለሽ ያዘዝኩት ላይ ነበር እና ቦታ ላይ እሱም ደውልኝ።
ቀጨኔ ነው ያሉ location ኡ የት ነበር?
አዎ አዎ አዎ አዎ
ቀጨኔ ከሆነ ይቅርታ፣ ወደ ቀጨኔ የመጣውን driver እደውልን ነው ማለት የምችለው። አሁን እዚህ ጋር አልኩም እና እዛም okay ትንሽ driver ኡ ሊደውሉት አድርጋለሁ። ይጠብቁ፣ እሺ አይ ችግር የለም።
ይደውላል driver ኡ።
እሺ እሺ አመሰግናለሁ። እሺ